Hello ይሰማል አሁን?
አዎ አዎ ይሰማል።
ይሄንን ወክል እንደዛው በልጄ ኢትዮጵያ
ቤተኛ በተመለከተ ነው ይሄ እንቁ የሚለውን ነው
ምን ነበር እ?
ጥያቄው? ምን ነበር ጥያቄው ደግሞ?
ምን አልሽኝ?
ምን አለ? ምን ልል ነው?
እንቁ ቤተኛ በሚል ከዚህ በፊት ተመዝግበን ነበር።
እሺ
ከሱ የተለየ ነገር ነው ወይስ ራሱ ነው?
አሀ አሁን የገባሎት message አ
አይ እሱ ከእሱ ጋር የሚያያዝ አይደለም። ይሄ የደንበኝነት ቁጥሮትን ለማሳወቅ ነው ቪዲዮ እ የላኩ እ
እሱን ቁጥር እንዲያውቁት እና ማንኛውም information ወይም መረጃ ወይም ደግሞ እ።
ቅሬታም ካሉት
እ።
ይሄን በመጠቀም ማስመዝገብ ይችላሉ ማለት ነው።
እሺ እሺ ለምረዳት አመ- ነገር አለ።
የለም የለም የለም አመሰግናለሁ የለም እናመሰግናለን ስለ አገልግሎት ያለችን ሀሳብ አስተያየት ከሚሰሙት በኋላ እስኪ አሁን መልካም ቀን።
እሺ እሺ እናቴ፣ እሺ ሰላም ነው።